ወየ
hello ዮሐንስ ወየ customer ይምጣልኝ ትላለች፣ ውሰድላት።
እ ይምጣልኝ ብላለች customer ሯ፣ ስለዚህ ውሰድላት።
አሁን ምግብ ቤት ደርሼ ደግሞ cancel አድርጌ ላድርግ ነበር አለች። ደግሞ እሺ ብዬ አሳወኩኝ።
አዎ አ- አሳወቅ። አሁን አሁን አሁን ነው እንደዛ ያሉኝ። cancel ኡን ተብሎ አሁን ደግሞ ደውላ ይምጣልኝ ስላለች አደርስላት። እሺ እሺ እሺ ማሽ አድርሳለሁ። ግን እሺ on time ውስጥ ታክልልኛል።
አዎ ይስተካከልልሃል። ቻሎሊ ነው አይደል?
አዎ አዎ ይስተካከልልሃል። ደውል እሺ፣ ማ- ስጨርስ። እሺ እሺ